እንዴት አደርሽ?
እግዚአብሔር ይመስገን። ሰላም አደሩ።
እግዚአብሔር ይመስገን። የቅዳሜውን stand up comedy ውን ለማየት
እሺ፣ ለመመዝገብ ፈልገው ነው ቦታ መያዝ።
አዎ፣ አዎ፣ እሺ፣ ይቻላል።
እሺ። የምከፍለው በባንክ ምናምን ነው ወይስ እንዴት ነው? ያው፣ አይ በባንክ አይደለም፣ ሲመጡ እኛ እንቀበላለን። እዛው cash ብር ነው የምንቀበለው።
okay። ግን አሁን order ማድረግ እችላለሁ አይደል?
አዎ፣ ይቻላል። አዎ፣ ይቻላል።
እሺ።
ስም አለ ስም ነው የምሰጥሽ? ካሳሁን መካሻ።
ስሞት ነው ማለት ካሳሁን መካሻ። ካሳሁን መካሻ
እሺ፣
እና ፋሲል ሰለሞን።
አንተ ይበቃለኝ።
እ፣ ኦኬ። በአንድ ሰው የሁለት ሰው ቦት 0913 አዎ፣ ቦታ በዛ እንይዛለን።
እሺ 0913
ዜሮ ዘጠኝ አስራ ሶስት
09 ዜሮ ዘጠኝ ዘጠና 90 ሰባ ሰባ
የሁለት አገኘሽ።
ሰው ቦታ ነው መያዝ የምፈልጉት።
የሁለት ሰው ቦታ
ካሳሁን መካሽ
አ
እሺ፣ እናመሰግን። የትን ሰዓቱን ነው ማየት የሚፈልጉት?
የሁለት ሰዓት የማታ ሁለት ሰዓት የማታ ሁለት ሰዓቱን።
አ እሺ፣ እናመሰግናለን። መልካም ቀን። መዝግብ ያለው ነኝ።
እሺ ስሄድ ትም- መመዝገቤን ብቻ ነግሬ ነው አ- ከፍዬ የምገባው።
አዎ የዛኔ ተመዝግበው እንደነበረ እ።
ይነግሩናል። እኛም list ስላለን በ list ኡ እያየን እናስገባችኋለን።
በጣም ክፍያ አሪፍ።
አራት እሺ መቶ ብር ነው፣ አመሰግ- ለሁለት ሰው ስምንት መቶ ብር ነው። እሺ እሺ አ፣ አመሰግናለሁ።
እሺ፣ ሰላም ዋሉ። መልካም ቀን።
እሺ እሺ ቴንክ ዩ